ሄሎ ጤና ይስጥልን ምክር ቤት እሺ እንትን እስካሁን የሆነ ትኬት አላረምም ብሎኝ ነው።
ደህና ነህ?
ትኬት አላረምም ብሎኝ ነው። ካሾት በዛ ምክንያት ዘግቶብኝ ምን- ትኬት አላርምሽ ንገረኝ። ካሽ ኮዱን ይዘከዋል?
በኦንላይን የተጫወተው በትኬት እሺ አለ እንደዛ ከሆነ ላክልን ትኬት አይዲውን ቴሌግራም ላይ ላኩኝ እኮ በእናትሽ እሺ፣ እናየዋለን። እሺ ት- በጣም ይቅርታ ስለዛብህ ነው።
ኧረ ተው ተው እሺ እናየዋለን። ይቅርታ ትኬት ስለዛብህ ነው ልኬልሻለሁ በጣም። እሺ እ?
እሺ እያወራችሁ እናየዋለን።
ደግሞ ተቋርጣላችሁ ምን ነው ምን ያረንቻ አልተጋብም።
እንዴ ኧረ ተሏርሙት እሺ ይልኝ እናየዋለን። እሺ አባት ተረዳን። ቴክስት ስለበዛብህ ነው።
ምንድን ነው እናየዋለን
እሺ ምን ልበክ እናየዋለን እኮ ነው